ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ያሁኒቷ እማቤ የፊቷ ተማሪ እግዚአብሔርን አማኝ ሆነሽ በማግኘት አድናቆት ይዞኝ ላደንቅሽ ተነሳ ሰው እስኪሰማኝ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛሽ ሞናሊዛሽ ጠቢባን ሊያደንቁሽ ቢፈልጉ ቀን ፍጹም አቃታቸው አልቻሉም ለማግኘት በምን ላስመስልሽ ምን ብዬ ላድርግሽ የሸጋ ሸጋ ሞናሊዛ አይነሽ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ይበቃሻል ወይ ሲሰራሽ የዋለ ሲሰራሽ ያደረ ያንቺ በመሆኔ ክብረ ተከበረ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ